left hand, ወይ
ሀምሳ ስምንት ሰባ ስድስት ከጆሲ ይዤ ነበር እና ካንሰል ሆኖ ነው ወይስ ምንድን ነው?
ከሀምሳ ስምንት ሰባት
ሀምሳ ሀምሳ ስምንት ያልከኝ?
ሰባ ስድስት
እሺ ቆይ አንዴ ሀምሳ ስምንት ጠብቀኝ ሰባት ሊያው እሺ እሺ እ ስንት አልከኝ ሀያ ስ-
አይ ሀምሳ ስምንት ሰባ ስድስት
ኦ አንተን አይደለም ቆይ ሀምሳ ስድስት ሀያ ስድስት ቢሉ ነው አይደለ
ኧረ አይደለም እንትን cancel ሆኖ መሰለኝ order ማንሻው ላይ እንትን ብሏል አይደለም
እ?
ቆይ አንዴ አንተን አይደለም እሺ አንተን ሰምቻለሁ
እኔ አላወኩም አንድ የት እሺ ማን ነው ስምህ? እስኪከፍትልኝ ድረስ እ? እኔ ሱራፌል ሱራፌል ነው ስሜ እሺ ትራፊክ ሱራፌል ሄድ። እ፣ okay፣ okay፣ እ።
ወይ ሱራፌል ወደ ኋላ ተመልሶ ነው maybe ይመስለኛል። ሄላ
አቤት አቤት ሄላ ሳይል ወደ ኋላ ተመልሶ ነው። እስቲ ቆይ ላረጋግጥልህ። ወይ edit ነው ወይም ደግሞ ኤዲት ካፕል ነው፣ መሰለኝ አሁን እንደ ከሁለት አንዱ ኤዲት ነው።
ነገር ነው የሚያሳየው
እኮ ኤዲት ነው የሚመስለኝ። ቆይ እስቲ አንዴ አንዴ ጠብቀኝ አንዴ
እሺ
ሲያር የሚለውን ቼክ ላድርጋችሁ።
አይደለም ሀምሳ ድጋሜ ስምንት ታዘዝኩ ሰባ ስድስት እሺ በቃ ላረጋግጥልሽ፣ ከዛን እደውልልሃለሁ።
እሺ ቶሎ እንዴ እሺ እሺ